ሰላም ጤና ይስጥልኝ። ቢጫ ኢትዮጵያ ሳንቲና የባኮቱ ምንዘጣ
ሰላም ናችሁ?
መስመር ላይ ያሉ ደንበኛችን ይሰማል ይሰማል። ኦክሲጅን እጥረት አለ ነው።
ኦክሲጅን ፈልገው ነው።
አዎ አለፈው ይመጣ ተለባ ይመጣል። ኦክሲጅን የለም። ኦክሲጅን የሚባል ነገር የለም። አንደኛ ድራፍትም በ- በሳምንት አንዴ ምናምን እየመጡ ነው ያሉት።
ድምጾት ይቆራረጣል ደንበኛችን።
ኦክሲጅን በሰዓት እየመጣልን አይደለም። አይሰማም።
እሺ አሁን ይሰማል። የ- ከየት አካባቢ ነው የደወሉት ኦክሲጅን የፈለጉት?
እንደታ ቢርሞ
እሺ ቲ ነምበሮትን ይንገሩኝ ወይም ቢጃ ቁጥሮትን ወይም ቲ ነምበሮትን ጊዜ ቁጥሬ መቶ ማነው መቶ አስራ አራት አርባ ሶስት
መቶ አስራ አራት
አርባ ሶስት አርባ ሶስት መስመር ላይ ጠብቁኝ፣ እየፈለኩሎት ነው። ነምበሮትን ይነግሩኛል ደንበኛችን። በዚህ ብዙ ቁጥር ነው ይመጣልኝ።
እ
ሲነምበሮትን ይንገሩኝ።
ሲል ነበር እሺ ዜሮ ዜሮ
እሺ
ሀምሳ አራት
ሀምሳ አራት
ሰማንያ ስምንት ሰማንያ ስምንት
ሀምሳ አንድ
ሀምሳ አንድ
አስራ አንድ
እሺ፣ መስመር ላይ ጠብቁኝ፣ እየፈለኩሎት ነው። ዜሮ ዜሮ ሀምሳ አራት ሰማንያ ስምንት ሀምሳ አንድ አስራ አንድ ነው ያለኝ። አሁን በነገሩኝ ቁጥር አላገኘሁትም። ምናልባት የተመዘገቡበትን ስልክ ቁጥር ያስታውሱታል?
አ በዚህ ነው ዜሮ አስራ ስምንት
አሁን በደወሉበት ስልክ ነው።
አዎ
እሺ መስመር ላይ ጠብቁኝ። ይቅርታ መስመር ላይ ስላስጠባኩት በዚህም አላገኘሁትም። በስሞትና በድርጅቶች ስም ልመዝግብሎት።
ተመዝግበ ነበር እኮ ሁለት ምናምን ብሎ ተመዝግበ ነበር። አሁን የሰጠ- የሰጠሽ ቁጥርም እኮ እኔ ነበር የሰጡኝ።
አይ አሁን የነገሩኝ ስልክ በዚህ ስልክ ቁጥር እ ቤቶትን ነው ያላገኘሁት። ከዚህ በፊት ሲኦቶ አስመዝግበውን ወይም ጥገና
ገና ፀሐይ አላስመዘገብኩም። በእኔ የምጠቀመው በዚህ ነበር ባለም ተሰጠ በዚህ ነበር በሰጠሽ ቁጥር መቶ አስራ አራት አርባ ሶስት ነበር የምጠቀመው።
የቤቶት ስም ማን ነው? ምንድን ነው?
ሰላም ግሮሰሪ
ማን አሉኝ?
ሰላም ግሮሰሪ
ሰላም ግሮሰሪ።
አ
አድራሻው የት አካባቢ ነው? ልደታ ነው? ልደታ እ፣ እንደታ ቢርማ።
ቢር ቢርሞ ሜዳ አ አ
እሺ ደንበኛችን ቅሬታዎትን መዝግቤሎታለሁ። ከዚህ በፊትም አስመዝግበዋል።
እኮ አዎ፣ ለዛ ነው ካስመዝግብ ያለው አዎ፣ አሁንም ደግሞ አስተላልፌሎታለሁ። በተቻለው ፍጥነት እንዲደርስሎት እናደርጋለን።
ኦክሲጅን አሁን በራሳችን ገንዘብ እየገዛን እያስሞላን ያለ ነው። እ፣ ድራፍትም ደግሞ አሁን ከሌላ ቦታ ነው እያስወረድን የምናመጣ ድራፍትም እየመጣናል።
አዎ ድራፍት ወደ ልደታ አካባቢ ሜክሲኮ ልደታ ነው አደለ? ቦታዎች
አዎ ሜክሲኮ ለታ ወደ እኛ ቢርሞ ሜዳ ነው።
አዎ ወደዛ አካባቢ ትንሽ የአቅርቦት እጥረት ስላጋጠመን ነው የ- እ፣ ለማስተካከል እየሞከርን ነው። ግን ምናልባት ከዛ ካሳንቺስ አካባቢ ሄደው መውሰድ ይችላሉ። ካሳንቺስ ወደ መስመር ላይ ያሉ ደንበኛችን ይሰማል።
አዎ አዎ
ወደ ካሳንቺስ ሄደው መውሰድ ይችላሉ። ወደ አድዋ ድልድይ ወደሚወስደው መንገድ ላይ እኮ ምንድን ነው እዛም ወስደው ምንድን ነው ወስደው ድራፍት ወስደው ወስደው ነው አዎ ድራፍቱን ነው ያልኩት። ይሄኛውን መዝግቤሎታለሁ። ጋዙ ይመጣል የመዘገብኩሎትን እ፣ ይሄኛውን ድራፍቱን ግን እዛ ሄደው መውሰድ ይችላሉ። እሺ፣ ስለደወሉ እናመሰግናለን ስለ አገልግሎት